hello ቻፓ
አቤት ምን እንርዳት?
እንትን ከ Best Bet ወይም ከቆንጆ Bet withdraw አድርጌ ነበር
እሱ ወደ ምንድን ነው ስ- ወደ ንግድ ባንክ ማለት ነው ከቻ- በቻፓ ማለት ነው።
እሺ
መጀመሪያ አምስት መቶ ብር withdraw አድርጌ ነበር እሱ ገብቷል። ግን አስር ሺህ ብር withdraw ያደረኩት እስካሁን አልገባም።
እሺ እ፣ ባንክ account ቁጥሮትን ይንገሩኝ።
አንድ ሺህ አንድ ሺ ሀያ አምስት
ሀያ አምስት ስልሳ አምስት
ስልሳ አምስት ሰማንያ
ሰማንያ ሶስት ሀያ ስድስት ሶስት ሀያ ስድስት
ተላከ።
አቤት አቤት
ቆንጆ ቤት ወደኛ አልተላከም
ገባት አልተላከም ወደኛ አፕሩቭ ያስገባል
መጀመሪያ አምስት መቶ ብሩ ስር እንትን ትራንዛክት ማለት ነው።
ብሮ ገቢ ተደርጎሎታል እሱ ቀንሶ አላካሽ አሁን እኮ በቤስት ቤት ወይም በቆንጆ ቤት ላይ አካውንቴ ላይ እኮ ቀንሶ ወደ አላውቅም።
አካውንት ገቢ አምስት
ይቆራረጣል እኮ መቶ ገቢ ተደረገሎታል አምስት መቶ ዲፖዚት ሆኗል ከ አስር ሺህ ብር ውዝድሮ ያልኩት እዛ ወደኛ ከአካውንት ሲስተም ስላልመጣ እ።
አስር
ስለዚህ ሺህ ምን ብር ወደኛ ሲስተም አለ። ከቆንጆ ቤት አፕሩቭ ያስደርጉ
የቱ ጋር እነሱ እንትን እና ኮንታክት አታውቁም እንደ እኔ በኩል ነው ውዝድሮ ሰማንያ አሀ።
ስምንት ዜሮ አራት ያናግሯቸው ስምንት ዜሮ አራት አያሱም እኮ አ- ቀኑን ሙሉ አይነሳም ብር ብር ቁጥር በዛ ላይ ቀኑን ሙሉ አይነሳም ስራቸው ቀኑን ሙሉ አይነሳም ይቆጥራል በዛ ላይ ሌላ
hello አቃ እኮ አይነሳም እሱ እሱ call center እኮ አይነሳም ብር ይቆጥራል በዛ ላይ ሙሉ ደውዬ አያነሱም ሌላ